ነው ሄላ
ወይዬ check ላድርገው ብዬ ነው መስራቱን።
ጠርቷል። መብራት ምጣ።
አዎ፣
የግ እሺ፣ በይ።
ደህና thank ነሽ?
you። እ ዛሬ ትመጫለሽ? አ?
አዎ፣
እሺ። ስሚ
ወይዬ መገናኛ ስትመጪ ትን- ልልሽ የሆነ እቃ ትገዥልኛለሽ? ብር ኤቲኤምሽ ኤቲኤም ጋር ብር አለሽ? ስትመጪ እሰጥሻለሁ።
እሺ፣ እደውልልሻለሁ ስወጣ።
ስትወጪ ትደውይልኛለሽ፣ እነግርሻለሁ።
እሺ ቻውሽ